hello፣ ጤና ይስጥልኝ።
አብሮ ይስጥልን። hello።
ቦታውን hello፣
አቤት አቤት።
ደውላ ነገረችው።
አ እንደወለችልኝ። አዎ።
በቃ መረጃ- ግን እንትኑ ከእናንተ የወሰድኩት ወረቀት ባይኖር ምንድን ነው የሚደረገው?
ውይ ግዴታ ነው እሱ ያስፈልጋል።
በጌታ ኢየሱስ አዎ፣ ያስፈልጋል እሱ ግዴታ ነው። እና መረጃ- ከጠፋብኝስ ምንድን ነው የሚሻለው?
ንግድ ፍቃድና እስቲ ደውላ አናግራት እሷ።
እሺ እሺ ቻው፣ እሺ፣ እሺ።
እሺ።